ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳው?
ልኬላቸዋለሁ። አሁን እያወራኋቸው ነበረ እና
ማን ነው?
ቴሌግራም ላይ ቴሌግራም ላይ ትራንዛክሽን ነበረ እና ላኩ ብላችሁኝ ልኬላችሁ ነበረ።
የቴሌግራም ስሞት ማን ነው?
አበበ ጸጋዬ።
ኦኬ ሰራለሁ።
አዎ አይ እንትኑ ሰራልኝ። አዎ ኦኬ። አንቺ እና- የትኛው አንቺ ነው?
አንቺ ነበርሽ?
አዎ እያየሁት ነበረ። ትራንዛክሽን አዎ፣ ሂስትሪ አዎ፣ መጀመሪያው ላይ ትራንዛክሽን- ሰራ አዎ አዎ፣ ይሰራል።
እምቢ ብሎኝ እምቢ- እንትን ነበረ ስገባ ባንክ ትራንዛክሽን ላይ ሳይሆን እ፣ ብራንች ትራንዛክሽን የምን ላይ ገብቼ ነው አልከፍት ያለኝ።
ኦኬ ነው እንዴ?
እኔ ሁለተኛው ላይ ገብቼ ነው አሁን ትራንዛክሽን የሰራልኝ።
እሺ ስልክ ቁጥሮትስ በየትኛው ነው?
ዜሮ አ- አ- ዜሮ ዘጠኝ አርባ ስድስት ወደዛ ልኬ ነው አርባ ስልክ ስድስት ቁጥሮትን አንድ ላይ አያይዘው ይላኩልን። እሺ ልላክልሽ። እሺ እሺ እሺ